Hello ጤና ጤና ይስጥልኝ።
አብሮ ይስጥልን።
እ፣ ምደውለው ከ We Plus Solution የሚባል ድርጅት ነው።
እሺ We Plus አንድ application develop አድርጓል እና እዛ ውስጥ የተለያየ ከሀምሳ በላይ የሚሆኑ እ፣ service ኦች ይይዛሉ የሚሰሩ ድርጅቶች። አንደኛው የ cleaning service ነው።
እሺ cleaning service ትሰራላችሁ አይደል?
አሁን እንሰራለን።
እ፣ እዛ ላይ አሁን ላይ ምዝገባ በነፃ እያደረግን ነው እና እ፣ ምንም ክፍያ የለውም። እዛ ላይ እንድትመዘገቡ እና እንድታስተዋውቁ ነው application የተፈጠረው እና ፈቃደኛ ከሆናችሁ እንድትመዘገቡ ነበር።
እሺ አንድ የስራ አስኪያጁን ላናግረው እና እደውልሻለሁ። ወይስ እሺ እ፣ link ኡን መላክ ነው ወይ ልላክልህ?
ወይ ላኪልኝ በዚህ ስልክ በ- አዎ።
አለሁ እና እሺ፣ ላኪልኝ።
ከተነጋገራችሁ በኋላ በዛው እ፣ መመዝገብ ነው።
እሺ እሺ እሺ እሺ፣ አመሰግናለሁ። እልካለሁ።